ሄሎ ሰላም ጤና ይስጥልኝ። ከጅብጅብ ነበር የምደውልሎት። አቮካዶ order አድርገው ነበር በ- በአምላኩ ላይ አቮካዶ order አድርገው ነበር በአምላኩ ላይ member ነበሩ። ሄሎ ሄሎ፣ አይሰማም?
ይሰማል ይሰማል። አቤት።
ከጅብጅብ ነበር የምንደውልሎት።
okay እሺ እሺ። አዎ።
በአምላኩ አቮካዶ order አድርገውን driver ኦች ደርሰው እ፣ አሁን ስልክ እያንልን አልነበረም። እርስዎ መረከብ ይችላሉ፣ ማግኘት ይችላሉ።
okay የት ነው ያለው እሱ? እንትኖች driver ኦች እዛው ጎላጎል ደርሰው ነው እ ምን አሉኝ?
ጎላጎል ያሉት
ለም ሆቴል
ለም ሆቴል ጋር አዎ፣ ለም ሆቴል driver ስልክ
እሺ። አዎ፣ ወይም በ- የእርስዎን ስልክ ልንገራቸውና ደውሉሎታል፣ እ፣ okay።
ይቀበሉት product ኡ።
እሺ፣ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ።